hello ጤና ይስጥልኝ
እ
hello መሰረት ነኝ።
አሴት መታዘዝ መሰረት እንዴት ነሽ? አዎ ሰላም።
እግዚአብሔር ይመስገን።
ድምፅ ይቆራረጣል።
አለን፣ እግዚአብሔር እኔ እ እንትን- ይሰማኛል በደንብ ምን ልታዘዝ ይሰማሻል?
እኔ ይሰማኛል እ- አዎ እሺ እሺ order ቆይ ሰባ አምስት ሰላሳ አምስት
ሰባ አምስት ሰላሳ አምስት ምን ሆነበት እ ከእንትን ገርጂ እንትን ነው የሚሄደው እ መብራት ኃይል እሺ
እ ሳሪስ ማለት ነው።
ገርጂ መብራት አለ ሳሪ ሌላው ተሳስቼ ነው። አይ ሳሪስ ነው የሚሄደው
እኮ ምን እ አሁን ማሞ እኔ ኮንዶሚኒየም ማለት ነው። እና አይ ምን ተሰጥካው?
ኦርደሩን እ እንድታስተላልፊልኝ ነበር ለብሩክ ለብሩክ አለመልክ
ማለት አስተላልፊልኝ አልገባኝም ዮሐንስ እኔ ሳሪ ማልሰራው እሱ ወደዛ ነው አናስተላልፍም የሚሆነው።
ዮሐንስ
እሺ ታስወጪልኛለሽ?
እጥ- ከዚህ ውጭ ሌላ order ይዘሃል አልያዝኩም።
ጠብቀኝ
እሺ ኧረ እባክህ አሁን ያዝኩት።
ዮሐንስ አቤት ስራው ተብላል እ ስራው አይወጣም ሳሪስ እኮ ነው የሚሄደው እኮ ሳሪስ ነው የሚሄደው ምን ነው እኮ እና ታዲያ የሞተረኛ አይደል
ከቦሌ እ
እኔ ሞተረኛ ነው አልክ አንተ አልተላለፍም የሞተረኛ ነው ተብሎ እንግዲህ
እኮ የሞተረኛ ነው የሚሆነው እኮ ከዚህ ስ- የሆናን ነው እኔ ዮሐንስ አልገባኝም መጀመሪያ አስተላልፊልኝ አልክ ማስተላለፍ አይቻልም ስልክ እ፣ አስወጭልኝ አልክ መውጣትም አይቻልም እኮ አንድ ስልህ ታስወጭልኝ ሞተረኛ ነው አሁን የፈለኩት እኔ።
የሞተረኛ ስለሆነ እ ከዚህ ሳሪስ የሞተረኛ ነው የሚሆነው እኮ መሲ።
እሱ ተለክቶ ነው እኔ ቢዮ በዮናን አልመራም እኔ እሺ እኮ ለክቼ ከሆነ ላይሆንም ይችላል እሺ፣ ለኪውና ንገሪኝ። እሺ።
ግን ስራው ተብላን ይሄንን ሰምታኛል እ?
በደንብ አረ ይሄንን ሰምታኛል ሰምቼሻለሁ እሱን እኮ እሺ